ጤና ይስጥልኝ ቢሮ
ማሽን ለማስመዝገብ ነው ተበላሽቶብኝ።
እሺ አልቢጃ ሄዶችን አይቲ ነምበሮችን የሚያውቁ ከሆነ ይንገሩ።
ቁጥሯን ነው ይሄ
አዎ ኮድ ይሄ የማሽን የመታወ- ሳይሆን የመታወቂያ ቁጥር የሚለው ምን አለ?
የመታወቂያ ቁጥር የሚለዋ
አይ በኤስኤምኤስ እም።
የተላከሉትን አልተላከሉትም።
አይ አልተላከልኝ።
እንደዛ ከሆነ ቢጄ እንትን ይንገሩ እንትን number ይንገሩ።
ሁለት ዜሮ ሁለት ዜሮ ሀያ ስድስት ሀያ ስድስት
ሁለቴ
እ ሁለቴ ነው አ ሁለት ዜሮ ተ- ሀያ ስድስት ሀያ ስድስት ሀያ ስምንት
መስመር ላይ ነች ደንበኛችን ድምፆት እ?
ይሰማል hello ምን አልሽ?
ባልተቆራረጠ ሁለት ዜሮ ሀያ ስድስት ሀያ ስድስት አርባ ስምንት አርባ
እባክዎት መስመር ላይ ይጠብቁኝ አንዴ ሌሎት እሺ።
መስመር ላይ ነች ደንበኛችን
አዎ መስመር ላይ ፍቅር ግሮሰሪ ነው የድርጅቶች ስም?
አዎ ፍቅር
ሙሉ ስሞትን ይንገሩ
እ ሙሉ ስሞትን ይንገሩ ጽጌረዳ ሽመልስ
አሁን በደወሉበት ስልክ ልመዝግብ ወይስ ሌላ ስልክ ይሰጡኛል አዎ እኔ ስላለ አዎ በዚህ ስልክ ነው
ማሽኑ ምንድን ነው የሆነበት ይሄ በረዶ የምትበትኗ በረዶ ይዛ ቀረች። አበትና የምትሽከረከሩ
እሺ አዳሻ የት አካባቢ ነው ሰሜን ማዘጋጃ ወደ ቀጨን የሚያስወስደው ዳሽን ባንክ ፊት ለፊት